ሄሎ ሄሎ ጤና ይስጥልን ቤተሰቦች፣
ሰላም ነው?
አለን አለን፣ ሰላም ነው።
አለን አለን። አንድ የትኬት እንድታይልኝ ነበር።
እሺ ንገረኝ። cashier code
አስራ ሁለት ሰማንያ ሁለት እሺ
ሰላሳ ሰባት እሺ
አስራ ስምንት
እሺ። አንድ ጨዋታ ልውስጥ ነው። አንድ ጨዋታ የፒኤስቢ ገና ፖስት ቦንድ ተደርጓል። እሺ ፒኤስቢ
ሰራዝ ሞራ አልተጫወቱም ትናንት።
አንድ አንድ ጨዋታ ምን ወርቋል? አ?
አዎ የቢሲክታሽ ጨዋታ ወጥቶባል። የቱርክ
እሺ፣ አመሰግናለሁ።